በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴ ብትሰሙ ይህ ቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ እኔ ስደክምላት እሷ እያጣለለች ከት ብላ እየሳቀች ታፌዝብኛል ሌት ተቀን በማሰብ ምቾቷን ጠብቄ ችያት ስኖር በጣም ትእዛዟን አጥብቄ ጩኸቴን ብትሰሙ ይኸ አቤት አቤት ላለው በደል ደርሶብኝ ጮኋለሁ ችያለሁ ጩኸቴን ብትሰሙ